ሰላም ሰላም፣ ጤና ይስጥልኝ። ቤስት ቤስ ከነይባ ኮምላርጃው አዎ እንዴት ናችሁ?
አለን እግዚአብሔር ይመስገን። ምን እናርዳው?
እኔ ጌም ይጫወት ነበረ። ቅድም ስደውል በቃ ትንሽ ቆይተ ብሩ ይገባል አሉ። መቼ ገባ እስካሁን? ጥዋት ደግሞ አንድ ጊዜ ደውዬ- ወጪ ነው ያደረጉት? ዲፖ ገቢ ነው ወጪ ነው ከቤት ቤት ነው ያወጡት ወይስ ወደ አረ ውስጥ- ወደ ቤት?
አ- አረ ወጪ ነው የምንፈልገው፣ ወጪ ነው የምንፈልገው።
እሺ ይኸውልዎ ሪፖርት ከተደረገልዎት ማለት ነው በትዕግስት አ- ይጠብቁን። እሺ ይገባልዎታል።
ትንሽ ጠብቁ።
የእርስዎ ብቻ አይደለም። አዎ ብዙ ትራንዛክሽን ስላለ ነው። እሺ ተራ በተራ ስለሆነ ነው የሚገባው። ይገባልዎታል። እሺ
እሺ በቃ ያኔ ደት በጣም በስ ከየርስ ብለ ይገባልዎታል። እሺ ስለደወሉ እናመሰግናለን። እሺ እሺ እሺ ተብስሽ እሺ